ድርሳን አሰርቱ ወሰመንቱ በእንተ አእምሮ ሀብታት እለይትወሀባ እምኀበ እግዚአብሔር በጸጋ አስራ ስምንተኛው ድርሳን በእግዚአብሔር ቸርነት የሚሰጡ ሀብታት ምስጢራትን የማወቅን ነገር ይናገራል። ምግባራተ ትሩፋትሰ አሐቲ ይእቲ በጸጋ በእግዚአብሔር ቸርነት የምትሰራ የትሩፋት ሥራ ስትጀመር ጥቂት ናት። ወብዙሕ ጸዋትዊሃ ኋላ ግን በሥራ ትሰፋለች። ወዝውእቱ ነገሩም ይህ ነው እስመ ኩሉ ግብር በእንቲአሃ ይትገበር ወይከውን ሥራው ሁሉ በትሩፋት ይሰራልና። ወአካላኒ እግዚአብሔር ውእቱ ዘበእንቲአሁ ትትገበር ዛቲ ትሩፋት ሰሪዋም አሰሪዋም ይህች ትሩፋት እሱን ስለማገልገል የምትሰራ እግዚአብሔር ነው። አንድም ምግባራተ ትሩፋትሰ አሐቲ ይእቲ በጸጋ የትሩፋት ሥራ አሐቲ በጸጋ ጸጋ በማሰጠት አንዲት ናት። ወብዙሕ ጸዋትዊሃ ስራዋ ስልቷ ብዙ ነው። ወዝውቱ ነገሩም ይህ ነው እስመ ኩሉ ግብር በእንቲአሃ ይትገበር ወይከውን ስራው ሁሉ እሷን ስለማግኘት ይሰራልና። ወአካላኒ እግዚአብሔር ውእቱ ዘበእንቲአሁ ትትገበር ዛቲ ትሩፋት ሰጪዋ ተሰጪዋ እግዚአብሔር ነው። አንድም ምግባረ ትሩፋትሰ በእግዚአብሔር ቸርነት የምትሰራ የትሩፋት ሥራ በእንተ አሐቲ አንድ እግዚአብሔርን ለማገልገል ነው። ወብዙ ጸዋትወ የሚሰጠው ጸጋ ብዙ ነው። ወዝውቱ ነገሩም ይህ ነው እስመ ኩሉ ግብር ሥራው ሁሉ እሱን ለማገልገል ይሰራልና። ወአካላኒ አካሏም ገዥ አካል ነው። ወም ከመ አብጽሐቶ ምህረተ እግዚአብሔር ለብእሲ ሀበርእየ ብርሃነ ምስጢር አምላካዊት የእግዚአብሔር ቸርነት ሰውን የአምላክን ምስጢር ብርሃን ወደ ማየት ወደ ማወቅ ያደረሰችው እንደሆን ኢመብትው ይስምይወን ትሩፋተ ለእሉ ጻድቃንን በጻር በጋር ይኖራሉ ሊሏቸው አይገባም። በእንተ ዘይኮና መስተገብራተ በጻር በጋር የማይኖሩ ስለሆነ እስመ ገቢረ ስምረት አላ ውስተ አፈድፍዶ ወደው የሚሰሩትን ትሩፋት ያለ ድካም በመስራት ይኖራሉ እንጂ። አንድም ኢመፍትው ይስምይወን ትሩፋተ ለእሉ ትሩፋትን በጻር በድካም ይሰራሉ ሊሏቸው አይገባም። በእንተ ዘይኮና መስተገብራተ በጻር በድካም የማይሰሩ ስለሆነ። ወውስተ ገቢረ ስምረት አላ ውስተ አፈድፍዶ በእግዚአብሔር አጋዥነት ይሰራሉ እንጂ። አንድም ኢመፍትው ሀብታት ምስጢራትን በትሩፋት ይገኛሉ ሊሏቸው አይገባም። በእንተ ዘይኮና በትሩፋት የማይገኙ ስለሆነ አላ ውስተ ገቢረ ስምረት በእግዚአብሔር ቸርነት ይሰጣሉ እንጂ። ስናይምር ወሰ ብሔረ እረፍት ይእቲ ንጻ ልቡና አእምሮ መንፈሳዊ የእረፍት ከተማ ናት። ወይኮነት ፍኖተ ጻማውያን የሚደክሙባት ቦታ አይደለችም። መርስዎ ሆሙ ውእቱ ለጻማውያን በትሩፋት የደከሙ የሚያርፉባት ወደብ ናት። ወይኮነት ግብረ ድካሞሙ ደክመው ሥራ የሚሰሩባት አይደለችም። ተድላሁ ለመርአ ኢኮነ ውእቱ መካነ ጽውዓን ተድላሁ ለመርአ ኢኮነ ውእቱ መካነ ጽውዓን። ይህንንም የሚያስረዳ ከሰርግ ቤት ገብተው የሚያደርጉት ተድላ ደስታ ወደ ሰርግ የተጠሩትን ሰዎች በመንገድ እንደሚያገኛቸው መከራ አይደለም። ሲመጡ እሾህ፣ እንቅፋት ዋዕየ ፀሐይ ያገኛቸዋል። ከገቡ በኋላ ይህ ሁሉ አያገኛቸውምና። ወም ከመረከበ ብእሲ ቃለ ተነብዮ ኃላፊያትን መጻእያትን ያወቀ እንደሆን ወመኒ ተከስተል ወቱ ህውአተ ሰብ ጻድቃን በቅተው የሚያውቁት ምስጢር የተገለጸለት እንደሆን አው ኮነ ልቡ ነቃ ሕይወት ዘነገረ ነቃ ሕይወት ዘነገረ ምስጢር እምኀበ መንፈስ ዘይነብብ በውስጤቱ ልቡ በእሱ አድሮ ከሚናገር ከመንፈስ ቅዱስ የሚገኝ ምስጢር መገኛ የሆነ እንደሆን አብ ለእመኮነ ህሊናሁ ዘበርሃ በጸረ ለአምላክ ቀዳማዊ ህሊናው ከጌታ በሚገኝ ብርሃን ብሩህ አዋቂ የሆነ እንደሆን ዘይሰርቅ ውስጤቱ በህቡዕ ዘእንበለ ጽርዓት ሁልጊዜ ሳይሰማ በርቀት የሚያድር አው ለመኮነ ዘበፃ ሀበ አንክሮተ ስን አምላካዊ መልኩን አይቶ ወደ ማድነቅ የደረሰ እንደሆን ወመድምማተ ወመድምማተ ጥበብ ይሁን ለእግዚአብሔር ዘምሉ አእምሮተ እውቀትን የተመላ ጥበብ እግዚአብሔርን ወደ ማወቅ የደረሰ እንደሆን አው ለመኮነ አካል እግዚአብሔር ከመዘበ መጽሔት ይርየኢ ፊቱን በመስታወት እንደሚያይ ሰው የጌታን አካል ያየ እንደሆን ወምስሌሁ በረኪበ ሞገስ ይትናገር ባለሟልነትን አግኝቶ ከእግዚአብሔር ጋር የተጨዋወተ እንደሆን ወመኒ ኮነ ዘሃደረ ውስቴቱ እሳተ መለኮት ፍቅረ እግዚአብሔር ያደረበት እንደሆን ወነፍሱኒ ምስለ ስጋሁ ዋይጽንቲሁ ይመስሎ ዘውእዩ ነፍሱም ስጋውም በፍቅረ እግዚአብሔር እሳትነት የተቃጠሉ የመሰለው እንደሆን ወከመ ዘአብደ ያስተርኢ በፍቅረ ክርስቶስ እንተ ኢትትነገር የማይመረመር የክርስቶስ ፍቅር አድሮበት አላዋቂ መስሎ የታየ እንደሆን አው ለመኮኑ ኃይለ ጠባይአት ዘመንፈሳውያን የመላይትን መልክ ያየ እንደሆን ወአስተርእዮተ ምስጢር በላዕሌሆሙ ይትአወቆ ሎቱ ለመላይት የተገለጸው ምስጢር የተገለጸለት እንደሆን አው ለመኮነ በደመና ብርሃን ዘይቀርብዎ ይትገለበ በመመርመር ገንዘብ በማድረግ የሚቀርበው በሌለ ብርሃን የተሸፈነ እንደሆን ወእግዚአብሔርሃ ገጸ በገጽ ይሬይ በውስተ ሀገር ዘምልይት ብርሃነ ብርሃንን እውቀትን በተመላች በንጻ ልቡና በመንግሥተ ሰማያት እግዚአብሔርን ፊት ለፊት ያየ እንደሆን ሀገሩ ለማህየውየ ዓለማት ይህችውም ጻድቃንን በሕይወት የሚያኖር የጌታ ማደሪያ ናት። እንዲህ የሆነ እንደሆን ጻድቃንን በጻር በጋር ይኖራሉ ሊሏቸው አይገባም። ወበዜኒ ጠባይ አመላይት ይሬኢ ልብ በዚህ ማዕርግ ጊዜም ልቡና ባህር የመላይትን ያያል ያየ እንደሆን ወይጠይቅ ዘከመፎ ውእቱ ባህርያቸው እንደምንም እንደሆነ ይረዳል የተረዳ እንደሆን ወማዕርገ ማህደሪሆሙ ያስተሀይ ጽሙነ የማዕርጋቸውን የቦታቸውን ደግነት ያያል ያየ እንደሆን ዝውቱ ማህደር ዘፍሉጥ እማህደር ይኸውም ከቦታ ልዩ የሚሆን ቦታ ከማዕርግ ልዩ የሚሆን ማዕርግ ነው። ትች ወአይምሮ ዘየአቢም ኩሉ አይምሮ ከእውቀት የሚበልጥ እውቀት ነው። ትች ወአዲ ርእየ እሉኒ ይትሐባእ እምኔሁ በእንተ ተዋሕዶ ተልቡ ምስለ እበየ ስብሐት በጌትነት ብርሃን ልቡ ከጌታ ጋር ስለተዋሃደ መላእክትን ማየት ከሱ ይሰወረዋል። የተሰወረው እንደሆን በዜኒ ረክብ ዘያረስ ኩሎ በዚህ ጊዜ ሁሉን የሚዘነጋ ሁሉን የሚያዘነጋ ክብር ያገኛል። ወዘያረስኦ ሀልወተ ርእሱ የራሱንም ማነዋወር የሚያዘነጋ ክብር ያገኛል። ያገኘ እንደሆን ለይትፈጸምኬ አፍ ዘይትዋስባ ወዘኢለበወ ስርዓተ እሉ እለ እምአቅመ ባህሎሙ ለአበዊነ ነባብያነ እሉ ምስጢራት እለ ምእመቀ ባህሎሙ ለይትፈጸምኬ አፍ ዘይትዋስባ ወዘኢለበወ ስርዓተ እሉ ስርዓተ እሉ ምእመቀ ባህሎሙ እምእመቀ ባህሎሙ ለአበዊነ ነባብያነ እሉ ምስጢራት እሊህን ምስጢራት ከተናገሩ ከአባቶቻችን ነገር ርቀት የተነሳ የምስጢራትን ሥርዓታቸውን ያላወቀ ያልተረዳ የሚከራከር አንደበት ምላሽ ይጣና ወይትከሰታ ባሕቲቱ ለዛእመረ ኵሎ ትዕይንታቲሁ ለመስተቃርን የሰይጣንን ተንኰል ለሚያውቅ ይገለጻሉ እንጂ ዘይለበው እላለሁ ኢመፍትው ለሁሉ ምስጢራት ወለካልአኒሆሙ እምነ ምስጢራት እለ ኢይክል ንባበ ቃል ከፊቶቶሙ ይስምይዎሙ ምግባረ ትሩፋት ኢመፍትውና ኢመፍትው ለህሉና ለህሉ ምስጢራት አንድ ወገን አንደበት ገልጾ ሊናገራቸው ከማይቻለው ከምስጢራት ወገን ያሉ ሌሎቹንም ምስጢራት ሀብታት በትሩፋት ይገኛሉ። ትሩፋትን በጻር በጋር ይሰራሉ። ጻድቃንን በትሩፋት ይኖራሉ ሊሏቸው ትሩፋትን በጻር በጋር ይሰራሉ። ጻድቃንን በትሩፋት ይኖራሉ ሊሏቸው ጻድቃንን በትሩፋት ይኖራሉ ሊሏቸው አይገባም። እስመ እሙንቱ ሀብተ ጸጋ እምሃበ ምሕረት ወአኮ ጻማ ወተገብሮ ሀብታት ምስጢራት በትሩፋት ያይደለ በእግዚአብሔር ቸርነት ይሰጣሉና አንድም ጻድቃን በጻር በጋር ያይደለ በእረፍት ይኖራሉና አንድም ትሩፋት በመከራ ያይደለ በእረፍት ይፈጸማልና አንድም ትሩፋት በመከራ ያይደለ በእረፍት ይፈጽማሉና ወምግባረ ትሩፋትሰ በሀፈ ነፍስ ወስጋ ትትፈጸም። በዚህ ማዕረግ ጊዜ ትሩፋተ ስጋና ትሩፋተ ነፍስ በድካም ይሰራል፣ ጸጋ ግን በእግዚአብሔር ቸርነት ትገኛለች። ወባሕቲቱ ብፁዕ ውእቱ ዘተገበረ ወተጽረ ውስተ ምግባረ ትሩፋት በእንተ ክርስቶስ ነገር ግን ትሩፋት የሰራ ስለ ክርስቶስ ብሎ ትሩፋት በመስራት የተጨነቀ ሰው ንዑድ ነው፣ ክቡር ነው። እስመ ታበጽሖ ምሕረት አምላካዊት ሀበ እሉ የእግዚአብሔር ቸርነት እሊህን ሀብታት ምስጢራት ለማወቅ ታበቃዋለችና። ቡሩክ እግዚአብሔር ዘወሀበ እለወንተ በዝየ ለጠባየአቲነ ይትባረክ ሲል ነው። ቡሩክ እግዚአብሔር ዘአግብኦሙ ለጸድከ ውስተዲከ እንዲል ለደካማ ባህርያችን ሀብታት ምስጢራትን የገለጸ እግዚአብሔር ይክበር ይመስገን። ሎቱ ስብሐት እስከ ለዓለም ወለዓለመ ዓለም ለዘላለሙ ክብር ምስጋና ይግባውና አሜን። ይሁንልን ይደረግልን።